የለም የለም። አሁን ደውዬን መጣች እንደ ደውዬ ነበረ። አሁን የደው ተደውላ ሲሳን የተባለ እኔ ነኝ። እ እ ዋጋ hello ዋጋ ጠይቃችሁ እንደውላለን ብላችሁ አልደወላችሁም
እኮ ደወልን እኮ ይምጣ ተባልን እኮ እኮ። አሁን አምቡላንስ ፈልጋችሁ ነው?
እ
አምቡላንስ ፈልጋችሁ ነው ወይ?
አሁን የደወለልሽ እኮ ያ ወንድምሽ እሱ ነው። የለ እኔ ነው የደወለው።
እኮ ዋጋውን ጠይቀው ነው የዘጋ ነው እንደውላለን ብለው።
አዎ ደውለዋል እኮ እኔ ነው የደወለሽ በል።
ገባኝ። እሱ አሁን አምቡላንስ እንዲመጣላችሁ ፈልጋችሁ ነው ወይ?
transfer ማድረግ ይቻላል አ በስልክ transfer ማድረግ ይቻላል አ በስልክ
ይቻላል። አዎ እሱ ከሚደውልላችሁ ሰው ጋር ታወራላችሁ። አምቡላንስ ከሆነ የፈለጋችሁ ስልካችሁ ይቀጥላል።
እኮ ይምጣ አሁን ይምጣ
ቁጥራችሁን አስተላልፋለሁ። ሌላ
እ ሌላ ሰው ይደወላል ይጠብቁ።
እሺ የት ነው? የት ነው ያልከኝ?
እ ምኒልክ ሆስፒታል እሺ